ሄሎ፣ ሰላም ጤና ይስጥልኝ። ቤት ቤት ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቤል ነኝ።
እሺ አቤል፣
የእንትን ምንድን ነው የኪረን አካዋልኝ እና ምን አልከኝ?
ኪረን ኪረን ኪረን እሺ የኪረን ኬኖ አዲስ ወደ ኬንሰሪ አካባቢ ከፍቼ እሺ
ጀሪኮን ጭኛለሁ። ካሸሪውን አገናኝቻለሁ። እቺ እንትን ላይ ምንድን ነው configuration ትደረጋለች አ እንትን ላይ generic file ኧ ላይ
እሺ እሷን ብቻ configure እንድታደርጉልኝ ወደ ቴሌቪዥን የሚመጣው ስርጭቱ ማለት ኦኬ ነው።
okay። cable ሰክተኸዋል?
ሁሉ ነገር ተሰራ ሁሉ በቃ ready ነው።
እሺ እሺ። እንደዛ ከሆነ any days ላክልን ቴሌግራም ላይ።
ቴሌግራም ላይ አዎ በጣም ጥሩ። አየህ